ሄሎ አቤት ሰላም ጤና ይስጥልኝ።
ድርጅት ልደግፍ እችላለሁ። አዲስ አበባ ናቸው።
አዎ እሺ፣ ምን ልርዳዎት?
በአካውንት ሆያሽ ወረኩልኝና ልምጣ።
እሺ፣ አሁን እኛ የበጎ አድራጎት ጉዳይ ምዝገባ ቆመናል።
እሺ፣ ሆያሽ ስንጀምር ወረኩልኝና እናሳውቃለን።
ልደግፋት
እንደሱ ማድረግ አንችልም። እሺ፣ አመሰግናለሁ። እሺ